ቤት ቤቴ ነው የምንወደው።
ብር ልኬው ተቀልሽ አራት ሰዓት ላይ ነው የላኩት። ፕሮሲንግ ብሎ ቁጭ ብሏል። እስካሁን አልገባል ነው
አሁን ነው
አራት ሰዓት ላይ ነው። አዎ አራት ሰዓት ነው። ላይ ዜሮ ዘጠኝ አስራ ዘጠኝ እሺ፣ አንዴ ጠብቀኝ። ዜሮ ዘጠኝ አስራ ዘጠኝ ሀምሳ ስድስት ሰባ
እሺ
አስራ ስድስት
እሺ፣ አንዴ እሺ፣ check ላድርገው።
እሺ፣ ሶስት ጊዜ ነው ወደ ሶስት ቦታ ላኩት። check አርጊ ሶስት ቦታ አራት ሺህ ብር ሶስት ቦታ ነው የላከው።
አስር ሺህ ነው። አስር ሺህ አስር ሺህ አስር ሺህ ነው።
አስር ሺህ ስንት ጊዜ? ሶስት ጊዜ።
አዎ እሺ
አንዱ balance ብሎ ነው።
እሺ እሺ፣ አንዴ ልየው። እሺ እሺ
እሺ፣ ልክ አንዱ ገብቶልሃል፣ አንዱ process ላይ ነው፣ አንዱ ደግሞ confirmation ይፈልጋል። ስለዚህ አይ፣ ወደ አዎ።
ልብሳ ብርሃኑ ነው ሌሊሳ።
አዎ ለሰብ አዎ እሺ አንድ ሺ አስራ ስድስት
አንድ አርባ ሺህ አስራ ስምንት ዘጠና ስምንት አዎ ሀያ ሁለት ሶስት ስምንት አዎ አዎ እሺ ያው confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል። እሺ ያኛው እንትኑ አዋሽ ባንክ ላይ የላኩት አዋሽ ባንክ ላይ ማ-
አስ- አዋሽ ባንክ ላይ ልክ ነው ዜሮ አስራ ሶስት ምናምን ብለው
አ እሱም process ላይ ነው። እሺ እሱም ትንሽ ቆይቶ ከዚህኛው ጋር ይገባልሃል።
ይገባላ። አይ እሺ አዎ እሺ መልካም ቀን።
እሺ እናመሰግናለን። እሺ